አሁን አልተፈታልኝም ምናምን አላውሰናል ሰላም ጤና ይስጥልኝ።
ሰላም ከ call center ነበር የደወሉ ከ IT እሺ፣
ቅድም የሆነ customer ደውሎልን ነበረ። ትኬት ነበር አርባ ሶስት ስልሳ ሁለት አርባ
አርባ ሶስት ስልሳ ሁለት እሺ፣ ትኬቱ ክሎዝ ተደርጎ ነበር። እሱ የደወል ሰዓት ላይ ፕሮሞተር ነው እና አላካ ወደዛ ዝም ብሎ ነው ክሎዝ የተደረገው ብሎ በጣም እንትን ብሎ ነበር። እሱን ቼክ ለማድረግ ነበር።
አንዴ አርባ ሶስት ሰርት ያሽ
አርባ ሶስት ስልሳ ሁለት
እሺ፣ ቆይ ቆይ አንዴ ቼክ ያርኩ ፕሮሞተር ነው የደወል ፕሮሞተሩን የበላው የተባው እና ብዙ update አለው አልተሰራልንም አሉ።
ቃሌ የሚል ቤት ነው።
አዎ ቃል የሚል ቤት ነው።
እሺ፣ ማለት ተሰርቷል። ይሄ ሪፖርትም አለ፣ ቴሌግራምም አለ፣ text ም የላከው አለ፣ ፎቶ ቲኬቱ ላይ ሆኖ ምናልባት የ promoter ኡን ስልክ ማግኘት ይችላል ወይስ ቲኬቱ ላይ ባለው ስልክ ልደውላቸው?
አይ ልክ አልመጣል- የ-
እሺ፣ ችግር የለም፣ ችግር የለም።
የፕሮሞተሩን ስልክ እሺ፣ የደወሉበትን እነሱ እሺ፣ ችግር የለም።
አንዴ መስመር ላይ ጠብቀኝ የፈለኩ ጠብቅ።
ዜሮ ዘጠኝ አስራ ሶስት
አስራ ሶስት ሰባ ሰባት እሺ፣
ዘጠና ስድስት አ፣ ሰባ ስድስት
እሺ። መልሼ ለአንቺ ላሳውቅሽ ወይስ እ፣ እነዚህ ሰዎች ብቻ ላናግራቸው?
አናግረው ያው ከደወለ አንድ ሰዓት ተኩል ምናምን ይሆነዋል። ቅድም ስንደውልልክ ስልክ ስለማይሰራ ነው።
አ፣ ስልኬ ተይዟል ሊል ነበር። አይቼዋለሁ ወይ ትንሽ እየገባ ነበረ።
አዎ እኔ መልሼ ደውዬ ያው complain እንዳያቀርቡ እ፣ አይተናል፣ check አድርገናል፣ ይመጡላቸዋል ብያቸው ነበረ።
ግን ቲኬቱ የአስራ ስድስት ነው አለ
አስራ ስድስት May May አስራ ስድስት ነው።
ቀኑ ከሁለት እ።
ቀን በፊት ነው የሚለው ኧረ፣ በቃ ስለዚህ ሮዳስ- ላራርቅን ሮዳስ አናውቅም።
ምት የሚባል ልጅ ናት እና close አድርጋችሁታል።
አዎ አይ ተሰርቷል። ሪፖርትም ስላለ ነው እኛ normally maintenance ኢቱ gauge gauge gauge ጠግኛለሁ ብሎ ልኳል ቴክኒሻኑ እና እ፣ cleaning ነው አይደል የሚለው ትኬቱ የ cleaning ከ cleaning በኋላ ተበላሽቶብን አለው።
እኮ አዎ ከ cleaning በኋላ ተበላሽቷል። so የተበላሸው ቴክኒሻን ነው እንዲሄድ ያደረግነው cleaning አይደለም አዎ።
ያስፈልገው አይደል አዎ አዎ ልክ ነህ።
cooler doesn't make after cleaning አዎ ልክ ነው። ስለዚህ እ፣ ቴክኒሻኑ ሄዶ ጠግኖ ነው ሪፖርት የዘጋው
okay እሺ።
እና ስለዚህ ላራርቅና በዚህ በዚህ ስልክ ልደውላቸው አዎ ይሄ promoter ኡ ስልክ ነው መደወል ጥሩ ትችላለህ።
አመሰግናለሁ። ማ- ስሙን ነግሮሻል? ምናልባት አልነገረኝም። አይ እሺ፣ ደውልታል። ችግር የለም እሺ ደውልታል። እኔ ደውልታለሁ። እሺ፣ አመሰግናለሁ።
እሺ